ብሩ ብዙ ሲሆን አያምርም።
እንዴት ቤት
ጤና ይስጥልን።
አብሮ ይስጥልን። ምን ነበር?
የሆነ ትኬት ነበረኝ እና አላበራልኝም ነበር።
እሺ cashier code ኡን ንገረኝ እስኪ ትኬቱ
ዘጠና ሁለት ዘጠና ሁለት
ሀያ ዘጠኝ ሀያ ዘጠኝ
ሰባ ሶስት ዘጠኝ ሰባ ሶስት ዘጠኝ አዎ።
ይህ ትክክለኛ cashier code አለም። እሺ
እ?
cashier code ኡ ትክክል አይደለም።
ኧረ ትክክል ነው። እስቲ ከእንደገና ንገረኝ እስቲ አንተ ያልከውን
ዘጠና ሶስት ዘጠና ሁለት እ?
ሀያ ዘጠኝ ሰባ ሶስት ዘጠኝ አይደለ?
አዎ አይ ትክክለኛ ca- cashier code ከቲኬቱ ታች አለችው። ከቲኬቱ አዎ ታች እሱን እኮ አለች።
ነው
የመቼ ነው?
የካ- እ?
የመቼ ነው?
አ- አንድ ሳምንት ምናምን አልፎታል።
okay እሺ። እሺ ሁለት ጨዋታ ልወስዳለሁ። እሺ ሲሲ እሺ።
ከሊቨርፑል እና እ፣ ሳሌርኒታና ከላዚዮ ልወስዳለሁ።
እሺ።
እሺ መልካም ቀን።